hello ጤና ይስጥልኝ ጉዳይ ልዑል እባላለሁ በእኮ ምን ልርዶት
ሄሎ ሄሎ ጤና ይስጥልኝ
ሰራተኞቹ የለም
ይቅርታ ምን አሉኝ
ሰራተኞቹ የለም
ሰራተኛ ፈልገው ነበር አዎ የምን የምን ሰራተኛ ነበር የፈለጉት የቤት
እ ጽዳትና ምግብ
አዎ እሺ የት አካባቢ ነው የሚገኙት የኔ እመቤት